ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ትዕግስት ከችፕቺፕ ነበር የምንደውለው። service ኣችን ከችፕቺፕ ችፕቺፕ።
እሺ okay። ከችፕቺፕ አዎ፣ ጋር service ኣችን እንዴት አገኙት? ምን መስተካከል አለበት የሚለው እንድናወራበት ነበር የደወልኩልዎት። ይቅርታ።
okay። አይ ችግር የለውም። አሪፍ ተጠቃሚዎች ነን። እንደውም ብዙ ያው እሺ፣ ለቤት ነው የምንወስደው፣ okay።
ግን ብዙ ጊዜ እንትን ብዙ ሰው በዛ በጣም አሁን እንዳንጠቀምም ያደረገው እሺ፣ በጣም ብዙ ሰው ነው እንትን የሚለው እና ቲማቲም ላይ ደግሞ ትንሽ ቅሬታ አለኝ። አንደኛ okay።
ራሱ ደረጃ አዘን እ፣ አንደኛ ጤና ደረጃውና አዎ ያኛው ደረጃ አንድ አይነት ነው የሚመጣልን። ምንም ልዩነት የለውም።
okay። ቲማቲም አዎ።
ላይ ብቻ ነው በ quality ቅሬታ ያሉት።
አዎ ሌላ በጣም ጥሩ ነው እና አሪፍ ነው በጣም እና የሰው ሰው ብዛት መብዛት ግን እኮ አስተያየት አሁን ላይ ቢኖር ደስ ይለናል።
ልክ ኖት። አሁን ላይ እኮ ግን ቀንሰናል። maximum ስድስት ሆኗል። አንዳንዴ discount ሲወጣ ነው እንጂ ሰው የሚጨምረው።
ኦኬ ማክሲመም ስድስት ሰው አድርገናል እኮ አሁን።
okay እንደዛ ከሆነ አዎ።
ደስ ይለናል።
app- application- አላየሁትኝም አውት okay application ኡን update ያድርጉና ተጠቃሚ ይሁኑ።
መልካም። እሺ እሺ እናመሰግናለን።
አመሰግናለሁኝ። እሺ thank you በጣም